ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
ዮናስ፣ አዎ እሺ ከችብችብ ነበር የምደውለው። አሁን የ driver ቁጥር ጠይቆኝ ነበር እርሱ አዎ፣ አዎ።
group ላይ ያለ ሰው አዎ፣ አስራ- ንገሪኝ።
አስራ ስምንት ሰባ ስድስት እሺ ዜሮ- ዜሮ ዘጠኝ አስራ አስራ ስምንት ስምንት ሰባ እሺ።
ስድስት ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ ዘጠና ዘጠና ዘጠኝ ዜሮ ዜሮ እሺ አስራ ስምንት ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ አዎ ሸምሱ ይባላል። ይደውሉለት።
ሸምሱ አዎ ሸምሱ አ፣ ይዞት ወጥቷል አይደለ?
ይዞት ወጥቷል። አዎ መንገድ ላይ ነው።
እሺ እሺ እሺ መልካም ቀን።